ስልክ እኮ ልክ ልትሞክርልኝ ስልክ መጥጠት አለብኝ ያልተሳካ ጥሪ ብሎ ደግሞ እኔ ጋር መጣ አደላ አይ ዝግት አደረኩ ስልኩ መሀል ላይ ልክ ግብት ሲልብኝ እ፣ የት ሆነሽ ነው አሁን እቤቴ እ?
እቤቴ አሀ እናንተ ጋር የሰራ ማስታወቂያው እ? ሄሎ ሄሎ ስልክሽ ይቆራረጣ እናንተ ጋር የሰራ ማስታወቂያው ምን የለም ይወጡ ስለሌለ እ?
ግድ የለም ውይ ይቆራረጣል ስልክሽ ምንድን ነው በስመ አብ ምንም አይሰማ አይሰማም እ፣ ምን ሆነ ኔትወርክ ነው
አይሰማም ኦ በይ በኋላ ከሰዓት እደውልልሻለሁ